ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
ደስልኝ አ- አሚንኪ አሚንኪ
እቤት አሚን የቁልፍ ስራ
ማን ልበል?
እ፣ ከዊ ፕላስ ሶሉሽን ድርጅት ነበር ምደውልልዎት።
ከምን ሶሉሽን ከዊ ፕላስ ሶሉሽን ድርጅት ነበር ምደውልልዎት።
አዊ We Plus Solution ድርጅት ነበር ምደውልልዎት።
ምን ፈልገህ ነው?
ከዚህ በፊት እ፣ We Plus Solution Provider የሚለው መተግበሪያችን ላይ አገልግሎቶቱን ለመስጠት ተመዝግበው ነበር።
አልተመዘገብኩም።
እሺ፣ አይ ከዚህ በፊት marketer ኦቻችን